ሄሎ አምቡላንስ
ሚሚት ፊት ለፊት ራንጎ መጠጥ መሸጫ ውስጥ ሄሎ ሄሎ፣ ይሰማል?
ተረጋጊ ተረጋጊ እሺ።
እየተሰማኝ አይደለም እሺ ከሚኒሊክ
ሚኒሊክ ሳይሆን ሚሚት አዲስ አበቦች ቦሌ መድኃኒዓለም እሺ ቦሌ እዛ መድኃኒዓለም።
ፊት ለፊት ራንጎ ሪክ- ሊከርስ
እሺ ምን ሆ- ምን ሆኖች ነው እ፣ መኪና ገጭቶ ሱቅ ውስጥ መኪና ገብቶ
እስቲ የኛ አምቡላንሶች አሁን ላይ ስራ ላይ ናቸውና ዘጠኝ ሰላሳ ዘጠኝ ደውዪ እስቲ ዘጠኝ ሰላሳ ዘጠኝ እሺ አዎ የኛ ስራ ላይ ናቸው ይቆዩሻል